ሄሎ ሄሎ
አቤት እኔ ስትልኝ
አቤት ስለ ከድር አጋር ነበር የምደውለው።
እሺ አጋር ለመሆን ተመዝግቦ ነበር።
አዎ ጥያቄ እኔ የማግዘዎት ነገር ይኖራል?
እ፣ አይ platform የላችሁም እንዴ ማስታወቂያ ነገር ወይ ደግሞ መሳያ የሚሆን በቃ እሺ፣ ልላክልህ ቪዲዮውን።
እሺ በቃ እሺ ላኪው እነሱን ያው እሺ፣ ምንም አይነት ጥያቄ ካለ ደግሞ በዚህ ስልክ ደውልልኝ።
እሺ እደውላለሁ እሺ አመሰግናለሁ እሺ፣ አመሰግናለሁ።
ቻው እሺ